የትም ላይ አደርሳት ይህ እግር ማብዛት ያመጣል መረሳት ረጋ ስ አስቤበትስ ሆይ እንለይ ትላለች የትም ላይ አደርሳት ይህ እግር ማብዛት ያመጣል መረሳት ረጋ ብሏት አስቤበት ብሏት ሆይ የኔ ቆንጆ ሙዩ ሽክናዬ የኔ ቆንጆ ፈልጊና በቅ የኔ ቆንጆ ፈልጊና በቅ የኔ ቆንጆ ጠጅሽ ስተወዷል የኔ ቆንጆ የጠላሽ ነኝ የኔ ቆንጆ የጠላሽ ነኝ የኔ ቆንጆ እንደው ብስም የለሽ የኔ ቆንጆ ከኔው ጋር ሰንብት የኔ ቆንጆ ከኔው ጋር ሰንብት የኔ ቆንጆ የለም ማርማር ብሎ የኔ ቆንጆ የሚጥል እንዳንቺ የኔ ቆንጆ የሚጥል እንዳንቺ ደርበን እንዳለበት ነው የፍቅርን ሸማ በድንገት ነጠለን ደርሶ ያሁኑ ጊዜማ ጊዜማ ጊዜማ ጊዜማ ጊዜማ ጊዜማ ጊዜማ
አስቻለሽ ድሮ ለብቻ አርገሽ መሰናበቻ ጥንቱንም ነገር መሄድሽ ተናይሽ መፋመካድሽ ስራሽ ወንዝ ይመስል ያዋሽ የተከዜ ይዞሽ ጥርቅ አለ ያዘሽ አባዜ እኔማ ከእንግዲህ ቀን አይቶም የከዳ መጥቶስ ምን ሊጠቅም ቀርቶስ ምን ሊጎዳ ኦ፣ ሊድ ካለኛ ካልሽ ይውላንቹ ካለልሽ ከተበት ሰውላ ካልሽ ዝናሽ ላንቹ ካልልሽ ኦኮ ሰው ማመን ኦኮ ደስ ይሁን ኦኮ ሰው ማመን ኦኮ ደስ ይሁን አልከራርም ካለ መንገደኛው ልብሽ አልሰነብት ካለ እግረኛው አካልሽ በረሱም ያውልሽ ሜዳውም ያውልሽ ኦሆይ ኦሆይ አልከራርም ካለ መንገደኛው ልብሽ አልሰነብት ካለ እግረኛው አካልሽ ፈረሱም ያውልሽ ሜዳውም ያውልሽ ኦሆይ እከ- የኔ ቆንጆ ሁልጊዜ አይሽ ነበር የኔ ቆንጆ እኔ ስንደራስ የኔ ቆንጆ እኔ ስንደራስ የኔ ቆንጆን አልገባ ይሉኛል የኔ ቆንጆ ወስዶ መመለስ የኔ ቆንጆ ወስዶ መመለስ የኔ ቆንጆ ቀኝ እጅ ከግራ የኔ ቆንጆ እንደምን ይለይ የኔ ቆንጆ እንደምን ይለይ የኔ ቆንጆ እንደው ይሄ ጊዜ የኔ ቆንጆ ኧረ ስንት ያሳይ የኔ ቆንጆ ኧረ ስንት ያሳይ ደርበን እንዳለበት ነው የፍቅርን ሸማ በድንገት ነ